hello ጤና ይስጥልኝ ከአሪፍፔ ነው የምንደውልሎት አሁን ተቋርጦ ነበር።
አዎ
እሺ የቴሌግራም ቁጥራችን ሰውትና ያዙ።
እሺ
እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ልክ ነው። ታው እሺ አቡኪ ቆይ ቆይ ስልክ ያዝልኝ ስልክ ያዝልኝ አንዴ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ እስክሪፕቱ ሲልኩ አብረው ስምንት ቁጥሮትንም ያስቀምጡልን።
እሺ እሺ የለመደውት ነገር አለ አይ thank you
እንደው አመሰግናለሁ። ቀጠል ከሚሰሩት በኋላ ስላሉት ርዕስ መስጠት ያስቀምጡልን። መልካም